ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውሉት።
ከየት ከቺፕቺፕ ነበር የምደውሉት። ቺፕቺፕን ይጠቀማሉ?
ምን?
ከቺፕቺፕ
እሺ፣ ምን ይታዘዝ?
okay፣ ቺፕቺፕን ይጠቀማሉ? አስቤዛ ምናምን ሲያዙ አግኝቼዎት ነው አንዳንድ አይ፣ ጥያቄ አልጠ- ለመጠየቅ።
አልጠቀምም አልጠቀምም።
ኦኬ፣ እሺ፣ ቀጥታ።